ጤና ይስጥልኝ ልስፖርት ነው ባኮ የሚለጠው
አብሮ ይስጥልን ከቴሌ ብር ብር አስተላልፌ ነበር አልገባልኝም ብሎ
አልገባልኝ ብሎ
ቴሌ ብር ላይ ቆርጧል፣ ግን እዚህ ላይ አልገባልኝም።
እሺ ከቴሌ ብር የተላከለትን ሜሴጅ በቴሌግራም ይላኩልን።
መቼ በዚሁ
ቁጥር ያዙ
እሺ
ዜሮ ዘጠኝ ሰባ ስምንት
አስራ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ